እሺ እንዴ መሰረትን ትሰጪ
ማገዝ ምንድን ነው ማገናኘት አልችልም አይ- አልችልም ማገናኘት ምንድን ነው ንገረኝና ልንገርልህ እሺ እሺ ማገናኘት ካልቻል እንትን አድርግ እንትን አድርግ ይሄን ኮምፕሊት አትበይ ይሄን ኦርደር ኮምፕሊት አትበይ እንዲሁ እንዳለ ይለካና ኮምፕሊት ይደረጋል
ማነው ስምህ ተቀነኝ
ጸደቀ መሲ ኮምፕሊት አትበሉት ይለካና ኮምፕሊት ይባል ሀምሳ ዜሮ ሰባት ነው አዎ እዛ ነበር ኮምፕሊት ሊደረግ የተስማማ ነው አይደረግም ይለካ አይደረግ ኮምፕሊት ይለካና ኮምፕሊት ይባላል
ተስተምሮ ወዳለችበት አዎ።
ሳልደርስ እንኳን ዜሮ ዋን ዜሮ ሰባት አይደለ አዎ
ከስተመር የት ናት
ከስተምሯ መስቀል ፍላወር ነች እስ- እስከ እሷ አልተለካም ይሄ የተለካው ልክ ወሎ ሰፈር ትንሽ እጥፍ እንዳልኩ ነው እንትኑ ወደ መስቀል ፍላወር በቃ እሺ አስቅልህና ከስተመር ከዛም በኋላ ይለካል በከስተመር ባለችበት
ትችላላችሁ ከስ- ከስተምር እሺ።
ከስተምር ግን በግድ ምግቡን ይዛ ገብታለች ትችላላችሁ ጥፋቴን አምኜ ኮምፕሊት ይደረግ
እሺ እሺ ጸደቀ እሺ እሺ